እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ! እባክዎን የሚፈልጉትን ቋንቋ ይምረጡ (ለአማርኛ) አንድን ይጫኑ።
በእንግሊሽ "Press 2" አፋን ኦሮሞ lakkoofsa 8 gaa, ለትግርኛ 44 dhiqatu, af Soomaali saawwa 5.
ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ።
በእንግሊሽ "Press 2" አፋን ኦሮሞ lakkoofsa 8 gaa, ለትግርኛ 44 dhiqatu, af Soomaali saawwa 5.
ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ።
በእንግሊሽ "Press